ጤና ይስጥልኝ። የተሰጠ ማዕከል እባክዎን ልርዳዎት?
እንዴት ዋላችሁ? ሰላም ናችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
ትላንትና Egypt አየር መንገድ ወደ ቱርክ ኦ አቶ ጣዬ ነዎት?
አቶ ጣሃ ነኝ። አል- አ- okay። አንተ በዛው ነበር ጠፋ።
አቶ ጣ- እ፣ እ፣ አሁን እዚህ የእኛ ጋር system ኡም እየሰራ አይደለም። በሌላ እ።
system ደግሞ book ለማድረግ ፓስፖርት ያስፈልጋል።
ፓስፖርት አዎ ወይ እስቲ ቆይ ልደውልሎት።
ከፓስፖርት ፓስፖርት ከቁጥር ውጪ ሌላ ምን ይፈልጋል?
No ቁጥሩ ሳይሆን ሙሉ እ።
ፓስፖርቱ በ- ልክ እንደ ቪዛው መላክ መላክ አለበት።
እም፣ እስቲ ቆይ check አድርጌ አሁን ዛሬ ሌሎች ጋር system ቢሰራ ከሆነ check አድርጌ ልደውልሎት።
እም፣ እሺ፣ እሺ፣ እሺ እሺ።